Hello ጤና ይስጥልኝ። እሺ፣ ኢትዮጵያ ምን ልርዳው?
Hello ጤና ይስጥልኝ።
አብሮ ይስጥልኝ።
አሁን መኪኖች አሏችሁ እንዴ?
አዎ አዎ አሉ።
አውቶሞቢል ምን ምን
አውቶሞቢልም አለ። auction Ethiopia dot com ብለው app ኡን app ኡን በማውረድ ወይ web ላይ ማየት ይችላሉ፣ ወይ ደግሞ app ኡን normal ስልክ ስለነበረችኝ ነው የተኖርኩብሽ። ቀጥታ ምን አሉኝ?
normal ስልክ ነው ያስላል።
አዎ ለዛ ነው። እሺ አዎ አለ።
መቼ ነው ጨረታው የሚወጣው? ምንድን ነው ማሳያው? ምንድን ነው ምናምን ያለው ነገር ነገር
እሺ ጨረታው already ወጥቷል፣ ክፍት ነው። CPO ማስያዝ ኦንላይንም እዚሁ ላይ ማስያዝ ይቻላል። መነሻ ዋጋ አለው። ከዚህን ያክል በላይ መጨመር አለበት መጨመር የለበትም የሚለውም አለው ማለት ነው። መነሻ ዋጋውን አይተው የሚፈልጉትን እየጨመሩ ከተሰጠው ከ maximum ኡ እና ከ minimum ኡ ሳይበልጥ ወይም ሳያንስ ዋጋ እየሰጡ ኦንላይን ይጨረታሉ ማለት ነው። ጨረታ ኦንላይን ነው የሚካሄደው እዛው
ተቀጠሮች ቢሮ እመጣለሁ ደግሞ እንዳልሽኝ ስልኬን አስተካክላለሁ።
እሺ ቢሮ መምጣት ይችላሉ። በአካል መምጣት ከፈለጉ አትላስ ከለላ ህንፃ ላይ ከታች ደግሞ ካያለበት European Union ፊት ለፊት ማለት ነው። እዛ ጋር ሶስተኛ ፎ- ፎቅ ላይ አለን። እዛ መጥተው መነጋገር ይችላሉ። እሺ ወይም ደግሞ ኢንተርኔት የሚያገኙበት access ካለ በ web ም ማግኘት ይችላል። እሺ እሺ፣ እናመሰግናለን። መልካም ቀን።